ጤና ይስጥልኝ።
አቤት ግን ማኪል ማዕድ ነው።
አ
ከአሪፍ ፔይ ነበር የምደውለው ደንበኛችን።
እሺ POS machine ኣችን system ላይ ስናየው offline ይላል፣ ባትሪውም zero percent ነው እያለን ነበረ።
እሺ እንትን እንላለን እናስተካክላለን። እሺ POS አጠገቦት ካለ አይተው ሊነግሩኝ ይችላሉ?
አ አይ ይሄ ይወጣዋል እንደዛ ነው። አ
ምን አይነት- በገደልሽ በስልክ ስገባ ወጣ ስላልኩኝ ነው። አጠገብ ፎቶ የለም።
እሺ ደንበኛችን፣ ምናልባት አ ወይ ሌላ ስልክ ልደውል ይሰጡኝ።
ይሻላል በዚህ ስልክ እሺ ልስጥሽ?
ዘጠና ሶስት አዎ ስልክ ስጡኝ። እሺ
እሺ፣ አንድ አስራ ሁለት አስራ ሁለት
ዘጠና ሶስት ዘጠና ሶስት ዘጠና ሰባት ዜሮ ስድስት ዘጠና ሰባት ዜሮ ስድስት አ እሺ እሺ ደንበኛችን፣ አመሰግናለን።